Hello? ሄሎ ሄሎ አቤት።
ሰላምማ ከችብችብ ነበር ምደውለው።
እሺ ሰላም እንዴት ነሽ?
እ፣ ይቅርታ ድንች እግዚአብሔር ይመስገን ድንች ኦርደር እያደረጉ ነበረ።
እኔ አይ ድንች አላረኩም። አርጌሉን
የሰላም ስልክ ነው አይደለ?
ሰሎሜ አ ያረኩት ሽንኩርትና አቮካዶ ብቻ መስሎኝ ነበር። ድንችም አርጌለው ድንችም order አድርጋ አንድ ኪሎ እና ሁለት ሰው ይቀርበታል። ሶ ወይኔ።
ሰው ካገኙ join እሺ።
ያስደርጋሉ ወይስ
እሺ ልሞክር። ስንት ሰ- ስንት ሰዓት ቀርቶኛል?
እ፣ ሀያ አራት ሶስት ሰዓት ሆኖኛል።
ሰዓት- ሶስት ሰዓት ምናምን ይቀርበታል ለሀያ አራት ሰዓት እሺ እሺ ከ- ከ- ከ- ካገኙ ያስገቡበት።
እሺ እናቴ እረስቼዋለሁ። እሺ ነገ አብረሽ ግን አንድ ላይ አርጊልኝ። እሺ እሺ አሁን ቶሎ አሁን ለገባው?
ያስገቡበት እሺ accept እንዲባል ቶሎ።
እሺ እሺ እሺ እናቴ፣ እሺ መልካም ምሽት።
thank you እሺ ቻው።